ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው?
ጤና ይስጥልኝ።
አብሮ ይስጥልን።
deposit ለማድረግ ቴሌብር አይሰራም።
አዎ ትንሽ technical የሆነ ችግር ገጥሞን ነው። አሁን በምነግሮት መሰረት ግን ማስገባት ይችላሉ።
በምን ላስገባ?
ስልክ እሰጦታለሁ። ወደዛ ስልክ ያስገቡና ፎቶ አንስተው በቴሌግራም ይልኩልናል።
ማን እንደሆነ በምን አውቃለሁ? ወዳጄ
ማን እንደሆነ ማለት ማ- ማ- ለማን እንደምልከው በምን አውቃለሁ? ብዬ ነው።
ቁጥሩ ልነግሮት እኮ ነው እኔ
እስቲ ንገረኝ።
ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ፍትሐ አምላክ ማርዬ ነው የሚለው።
ፍትሐ አምላክ ማርዬ።
አዎ ወደዚህ ያስገቡና ደረሰኙን በቴሌግራም ይልኩልናል።
ምን እንትኑን?
ደረሰኙ ነው ያስተላለፉበትን
okay እሺ።
የቴሌግራማችን ቁጥር የያዙ
እስቲ የቴሌግራም ቁጥር ስንት ነው? እሺ ንገረኝ።
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እና ሙሉ ስሞትንና ስልክ የሁሉ ስፖርትን መላክ አይርሱ።
ኦኬ እሺ